የለም የለው
እንትን account ችግር አጋጥሞኝ ነበር።
እሺ ምን ሆኖብህ ነው?
pa- password እየጠየቀኝ ነበር። login አለብኝ።
አዲስ ለመክፈት ነው?
አረ አይደለም የድሮም እምቢ አለኝ። እንደ አዲስ አስገባ እያለኝ ነው።
እ፣ ምናልባት አ፣ password ኡን ረስተኸው ይሆናል። forget password በለውና
እንትን ነው የሙን ነው እኮ እንጂ ኮምፒውተሩን አለ
አሀ የት የት shop ነው?
አስተዋይ አስተዋይ እሺ፣ የት shop ነው?
አስተዋይ ደብረ ዘይት cashier three ነው እምቢ ያለን። ያው ነው ትላንትና ሪፖርትም አልወጣንም። አዎ
password ኡን reset ይደረግልህ።
እ፣ እዚሁ እንዳስገባው እኔ
አዎ ተ- ቴሌግራም ላይ ልክልሃለሁ። አስተዋይ እሺ።
በሚለው እሺ እሺ